ሄሎ ሄሎ ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ። አቶ ማቴዎስ እኛ ከዊ ፕላስ solution ድርጅት ነበር ምደውልሎት።
ኬት ከዊ ፕላስ
እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው። አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። ያ ምንድን ነው ከእያንዳንዱ trip ላይ የምንቆርጠው አስር percent ሲሆን ከዛ ላይ አራቱን percent ለአሽከርካሪዎች ነው የምንቆጥበው እና ይህንን ያደረግንበት ዋናው ምክንያት ደግሞ አሽከርካሪዎች አሁን ላይ የሚገባቸውን ጥቅም እያገኙ ነው ብለን አናምንም። ለምሳሌ ሕክምና፣ ጡረት፣ አንዱም ሌሎች ጥቅማ ስለሌላቸው ይህን በጋራ የሚቆጥቡበትና በጋራ አቅም የሚፈጥሩበትን ስርዓት ነው ይዘን የመጣ ነው። እንዴት አዩት ሀሳባችንን?
አሪፍ ነው አሪፍ
ጥሩ። አሁን ላይ ስራ ጀምረናል። እርስዎም ሀሳባችንን ከወደዱና ከኛ ጋር መስራት ፍላጎት ካሉት ዊፕላስ solution provider የሚል application አለን።
okay እሱን ከ Play Store ወይ ከ App Store ላይ አውርደው መመዝገብ ይችላሉ። በተጨማሪም ደግሞ ቴሌግራም ቁጥርም አለን። document መላክ ከፈለጉ እ የቴሌግራምን ቁጥር አለን። እያሽከረከሩ ከሆነ text ላደርግሎት ይችላሉ።
እሺ እሺ እሺ text አደርግሎታለሁ። በክሎት ቁጥር ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካሉት የምንቀበል ይሆናል። ከእኛ ጋር ሲሰሩ እያንዳንዱ mile saving ም investment ም ነው። እናመሰግናለን።
ኦኬ አሪፍ መልካም የስራ ቀን ይሁንልዎት። እሺ